Hello?
hello ጤና ቤት
እንዴት ናችሁ?
ሰላም እንዴት ነህ?
አልሐምዱሊላህ እ የሆነ ብር ያወጣሁት እስካሁን account ኤ ላይ አልመጣም።
መቼ ነበረ?
ትላንት ወደ እ አስር ሰዓት አካባቢ አስራ አንድ ሰዓት አካባቢ ከሰዓት ማለት ነው።
confirm confirm ተደርጓል ወይስ confirm ነው የሚለው?
እ ምንድን ነው ምን ምን admin ምናምን ነው ከላይ ሳወጣ የራሱ ከላይ የሆነ admin ምናምን እንጠብቃለን ምናምን ነው ያለ።
okay እሺ። በስቲ ቤት ስልክ ቁጥር የደወልክበት ነው?
አይ በሌላ ቁጥር ነው ቁጥሩን ንገረኝ አንዴ።
አስራ አምስት እሺ
ሀምሳ ሰባት እሺ
አርባ አራት እሺ
ሰላሳ ዘጠኝ ሰላሳ ዘጠኝ ስንት ብር ነው?
ብሩ ራሱ ሁለት ቦታ ነበረ። መጀመሪያ ሁለት ሺህ ነበረ። ከዛ እ በኋላ ሶስት መቶ ነበረ።
እሺ ጠብቀኝ። ቴሌብር ቁጥር 0915574439 ነው አይደለ?
ሰላሳ ዘጠኝ አ
እሺ confirm እያደረኩልህ ነው። እሺ አሁን ገብቶልሃል። እሺ ስለደወልክን አመሰግናለሁ። መልካም ቀን።
እሺ በጣም ነው የማመሰግነው። አሁን ገባ ማለት ነው።
አዎ withdraw ስታደርግ ደውልልን። ለትንሽ ጊዜ system update እየተደረገ ስለሆነ withdraw ስታደርግ ደውለህ confirm አስደርገን። እሺ እኛ confirm ካላደረግነው አይገባም።
እሺ አይ አይ፣ እኔም ደግሞ እየጠበቅኩ ነበረ። busy ነበርኩኝ ትላንትና፣ ተውኩ በቃ።
እሺ እሺ፣ በቃ እናመሰግናለን። መልካም ቀን።
አይ አይ